ሄሎ ሄሎ ሄሎ ሰላም ጤና ይስጥልን አቡሌ
አብ- ከ We Plus ነበር ምደውልልህ እ application ኣችንን አውርደህ ነበር
አ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚነት ነው።
እሺ አሁን አንተ አሽከርካሪዎች የሚመዘገቡበት We Plus solution provider ላይ ነው እና የተመዘገብከው ተጠቃሚ ከሆንክ ደግሞ አንድ አይነት ነው We Plus solution user ላይ በመሄድ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም ደግሞ አሸናፊ የሚያደርግህን የ referral code እዛ ላይ ማግኘት ትችላለህ
እሺ We Plus solution user እሺ እሺ አመሰግናለሁ መልካም ቀን ይሁንልክ አንቺንም አመሰግናለሁ።